ይስጥልኝ። አምቡላንስ
ለው ጠብታ።
አዎ ጠብታ ነው።
ጤና ይስጥልኝ።
አብሮ ይስጥልኝ።
እንትን ከ airport ከክፍለ ሀገር የተሰበረ ሰው የሚመጣ ነበረ። ይቀሉልናል ወደ ውስጥ ለማምጣት ከአየር ነው የምንቀበለው፣ ከአየር መንገድ ነው የምንቀበለው።
ያው ከ airport ነው የም- በአርብ ነው ሶስት ሰዓት የሚገቡ
እሺ አሶሳ
እሺ።
አምጥቶ እዚህ ዳኑ ለማስገባት አዎ እንወስድላቸዋለን። ሐሙስ ይደውሉልን፣
አ፣ ሐሙስ ሐሙስ ላይ ይደውሉልን፣ እንቀበላለን።
እሺ፣ እሺ፣ ሐሙስ ልደውል።
አዎ
የ- የት ነው አድሬሳችሁ? አድሬሳችሁ መልእክተኛ ነን እኛ።
በቃ ቦይ ልጠብቅሽ ታዲያ በዚህ አይነት በዚህ አዎ ስልክ ችግር የለም።
እሺ፣ እሺ፣ ሐሙስ ግን ይደውሉልን ለእኛ ቀደም ብለው።
እሺ። ሐሙስ ማታ ነው ቀን?
ችግር የለም። ቀን ላይ መደወል ይችላሉ።
እሺ፣ እሺ፣ በቃ እሺ።
እሺ